ምኑ ላይ ነው የምትይው?
ለመላከል አይደለም አሁን ሌላ ሰው እየገባ እንደሆነ ምን ላይ ነው የምታየው? እሱ እሷማ already in computer payment ሁለታችንም አንስተናል።
transfer
copy ላይ ሆነ መጨረሻ ላይ text ላይ ሆነ እዛ አንድ ሆኗል። ልጁ ኮፒ ላይ አሁን የጨረስነው ደብዳቤ ቢቀር መቶ ሰማንያ ሁለት መቶ ሰማንያ ሁለት አዎ
ሄሎ እ ሄሎ ጤና ይስጥልኝ። ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እባላለሁ ምን ደብዳቤ ኦፊስና ፔመንት
የራዲዮ ስከፍት እየሰራልኝ አይደለም።
እ
ራዲዮ ስከፍት እየሰራልኝ አይደለም።
የራዲዮ እንትን እየሰራልኝ ያለ
ሬዲዮ ስከፍት እየሰራልኝ አይደለም።
okay እ